ሄሎ
እግዚአብሔር ማሊባባ ነው ምናምን መኪና መስቀል ፍላወር እንትን እንትን ኤቭሪ ነበራችሁ መሰለኝ። ዋጋውን ለማወቅ ፈልጌ ነው። የቆየ ይሁን እኔ እንጃ። ቲክቶክ ላይ ይችሆን
ሁለት ሺህ አምስቱ
ሁለት ሺህ ስምንት ሳይሆን በሁለት ሺህ አራት ምናምን ሁለት ሺህ አምስት ቀንስ ሁለት ሺህ አምስት ስንት ነው ሂሳቡ?
አንድ silver ነጥብ color አራት አንድ ነጥብ አራት አንድ ሚሊዮን አራት መቶ ሺህ ብር
እሺ፣ እሺ በቃ እሺ።
እሺ